ሄሎ
ሄሎ፣ ጤና ይስጥልን። KGD building Hello ዮርዲ Hello።
ለማሽ ወይ
KGD painting
አይ ዮርዲ ደህና ነሽ?
ሀዊ እ?
ይባላለሁ። ከ We Plus Technology Solution ነው የምደውለው።
ምን አልሽኝ?
ሀዊ ይባላለሁ። ከ We Plus Technology Solution ነው የምደውለው። ድርጅታችን We Plus Technology Solution አዲስ application በመያዝ ወደ ገበያ መጥቷል። እ፣ በዚህ application ላይ ከሀምሳ በላይ የተለያዩ አገልግሎቶችን በአንድ ላይ ማግኘት ይቻላል። ከእነዚህም አገልግሎቶች መካከል home painting በሚለው ስር የእርስዎ ድርጅት በነጻ አገልግሎቱንና ምርቱን እንዲያስተዋውቅ እድሉን ሰጥተኖታል።
ሰማሁኝ።
ፈቃደኛ ከሆንክ በዚህ ስልክ ቁጥር ላይ application link ኡን መላክ እችላለሁ።
አድርጊልኝ አድርጊልኝና እም፣
አደርገዋለሁ።
እሺ፣ እሺ።
እሺ እናሽ አመሰግናለሁ። መልካም ቀን።
ያው